ሄሎ ሄሎ
አይሰማም?
ሄሎ ሰላም ጤና አቤት።
ይስጥልን ቴሌብር
ደህና
አለን
ምንድን ነው ስልኩ ሜሴጅን ለቅልኝ
ቴሌቪዥን ጌም ነው
እ
ቴሌቪዥን
ሽልማት ምናምን አለ
እ ጌሞቹን ሲጫወቱ አዎ ሽልማቶች አሉ ላፕቶፕ አዎ።
ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል
ነው
አዎ ጌሙን እስከ ለጫወት ስንት- ኮከብ ስንት ቀን
አቤት
በስንት ሰዓት ድር- ደርሼ
እ ጌሙን ለመጫወት ኮከብ ዘጠኝ ሰማንያ አምስት እንሰላል ብሎ ይደውሉ መጀመሪያ
እ
አንድ ቁጥር ላይ ለመመዝገብ
እ
ሶስት ቁጥር ለምግብ
እ
ሰባት ቁጥር ላይ ቋንቋ ይምረጡ ከእንግሊዝኛ ወደ አማርኛ የሚል አለ።
እ
game ኡን ይዩትና ግልጽ ያልሆነ ነገር ካለ መልሶ መደወል ይችላል።
እሺ እሺ
እሺ።
እሺ በል በል